ጤና ይስጥልኝ BGI ኢትዮጵያ ፌኒክስ ነኝ። እባክዎ ምን ልርዳው? ጤና ይስጥልኝ ደንበኛ ይሰማል? ምን አሉኝ? ብሔረ ጽጌ።
አዎ ተከላ
እሺ ምን እንርዳው?
ኦክሲጅን ተበላሽቶብኝ ነበር እየጠጣሁ አይደለም እየተነፈሰ ነው እና በረዶ ይዟል ላዩ ላይ
ኦክሲጅኑ እያስተነፈሰ ነው እና በረዶ ይዟል።
አዎ ላዩ ላይ በረዶ ይዟል ስከፍተው በቃ በረዶ ነው ላዩ
እሺ ደንበኛችን BGI ID ዎትን ልቀበለው?
ምን አድርጉ የ BGI ID ወይም መለያ ቁጥሮትን ይሰማል?
አዎ ይሰማል ድምጾት በጣም ይርቃል። ለእኔ ግን እባክዎ ከቻሉ ትንሽ ያስተካክሉልኝ።
ቁጥር ነው የምሰጥሽ
አዎ የድርጅቶ መለያ ቁጥር የለም? በ text የገባሉት?
አለ አለ ቆይ አይቼ ደውልልሽ እሺ እሺ